ሰላም ጤና ይስጥልን።
ሰላም
አለን። ምን ልርዳዎት?
ትንሽ SIM card እንትን ላይ divert ሆኖ ነበር።
Hello
SIM card እንትን divert ሆኖ ነበር። ሰው ሲደውልልኝ ጥሪ ያስተላለፈ ነው የምልህ።
ዘጠኝ ዘጠና አራት ላይ ደውለው ያሳውቁ።
የሞከ- ሞክሬው ነበር አይሰራም። እንትን እዛ ላይ ነው የሚስተካከልለት። ለዛ ነው
እዛ ላይ መ- መስራት እንትን ስላልሰራ ብደውል አ- አ እዛ ላይ ነው የሚስተካከልለት።
በጣም
እሺ።